ጤና ይስጥልኝ የቲኤስሲ የጤና ማዕከል እባክዎን ምን ልርዳዎት?
ሰላም ነው አባ?
እግዚአብሔር ይመስገን።
መነሻው ዲፓ መነሻውና መድረሻውን ሰዓቱን ለማወቅ ፈልጌ
okay የት ወዴት ነው የሚፈልጉት?
ከቦሌ international ወደ ሐማድ international airport
የት ከተማ ነው?
እ እ የት ነው የት ከተማ?
ሐማድ ኳታር ዶሃ ነው ዶሃ
ሐማድ ተቆርጧል። already ትኬቱ ማለት ነው።
okay
መረጃውን እንትኑን ሰዓቱን ማለት ነው። አንድ ሰዓት ከአስር እዛ መድረሻው ደግሞ አምስት ሰዓት ከሀምሳ አምስት ነው የሚለው።
okay flight number ኡ አለዎት? የበረራው ቁጥር አለዎት?
የበረራ ቁጥር አለኝ። አዎ እሱ እንዲያደርጉ
V እሺ
J እሺ
Q እሺ
A no ይሄማ booking code ነው ይሄ
አ አሁን የሚነግሩኝ booking code ነው ነው የበረራ ቁጥር እዚህ ወረቀቱ ላይ አንብቡልኝ እስቲ ምንድን ነው የሚለው
የበ okay ticket number ኡን አዎ፣ ticket number ኡ ሳይሆን ከዚህ ወደዚህ በምን አየር መንገድ ነው የገዛው ምን አየር መንገድ ነው በኳታር ኤርዌይስ ነው።
በጣም UR ብሎ የሚጀምር አለ UR ብሎ ሶስት digit ቁጥር ያለ አለ።
QR ብላ አዎ እሺ እሺ በል እንካ፣ መልሼ እሺ ልደውል እሷን አይቼ በቃ እሷን ይዘው ይደውሉልን እሺ።
ለደውሉ እናመሰግናለን thank you አባ ሰባት ሃያ አምስት